hello ጤና ይስጥልኝ ቢስትሪት።
እንደምን አደራችሁ?
እግዚአብሔር ይመስገን።
ራሱ ስልካችሁ አይሰራም። የሆኑ withdrawal የተያዘብኝ አለ።
እሺ እሺ፣ ቢስትሪት ስልክ ቁጥርን ንገረኝ።
ይኸው በዚህ አሁን የደወልኩልሽ
እ ይቅርታ ሌላ ስልክ እየጠራብኝ ስለሆነ አያሳየኝም።
ዜሮ ዘጠኝ አስራ አምስት እሺ ሰባ ሶስት እሺ አስራ አምስት እሺ ዜሮ ሰባት ዜሮ ሰባት ስንት ብር ነው?
ሁለት withdrawal ነው ሁለት
ሁለት ነው withdrawal ኡ እንትኑ pending ያለኝ ማለት ነው።
ስንት ስንት ብር ነው?
አንዱ ሁለት ሺ አራት መቶ አንዱ ሺ አንድ ሺ ስምንት መቶ እሺ ይቅርታ
ያ ችግር የለም።
hello
ወይ እ በ SantimPay ነው የተደረገው transaction አይደለ? ሁለት ሺ አራት መቶ እና አንድ ሺ ስምንት መቶ አዎ እ በቃ manually ሊያስገቡላችሁ ነው። ትና- ትላንት የ system ችግር አጋጥሟቸው የ- የተወሰነ በዚህ ሰዓት የነበረ transaction የተያዘው እና እሺ ቋቸውና ያስገቡላችኋል።
እንትኖቹም እንደዛው ናቸው። እንደዚህ ይቀጥላል ችግሩ። ቻፓም እንደዛው ነው።
ቻፓም አዎ ቻፓም እ ሳንቲምም ትናንትና ልክ አልነበረም፣ የተበላሸ ነገር ነበር። ለዛ ነው እና ይገባል፣ ጠብቁት።
ዛሬም ይቀጥላል ችግሩ። ይኖራል?
አይደለም አረ እየሰራ ነው አሁን አሁን እየሰራ ነው የሆነች ሰዓት ላይ ነው እንደዛ የሆነው እና እ ያስገባሉ ጠብቋቸው እሺ
እሺ እሺ፣ አመሰግናለሁ።
መልካም ቀን እሺ አመሰግናለሁ